ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ከቺፕቺፕ ነበር የምንደውልልዎት።
እሺ complain አቅርበው ነበር።
አ አቅርበን ነበረ ምን ነበር?
ግ- ድ- እንትኑ በየሽንኩርቱ በአስራ አምስት በል እንትን ባልነው እሺ እንዳለ የበሰበሰ ነው። ባን እንዳለ ባይባልም ግማሹ በቃ በየፌስታሉ በአስራ ስድስት order ያደረጋችሁት ነው።
በ ዛሬ አ፣ ነው አይደል በአስራ ስድስት የመጣሉት?
አ okay ሙሉ አስራ አምስት ኪሎ ነው የተበላሸው።
ባይ በቃ በአስራ አምስት ኪሎ እያንዳንድ ፌስታል ውስጥ በቃ ግማሹ ተበላ ሩቡ በይው በቃ ተበላሽቷል።
ስለዚህ እ፣ ነገ ተቀያሪ እንላክሎት ሙሉ product ኡን ይመልሳሉ። አስራ አምስት ኪሎውን ሙሉውን እንቀይርሎት።
እንትን ወሰድናችሁ። ቆይ እ፣ ወስደዋለች ግን ግማሹ ማዘሬ እኮ እስቲ ወይ ያውሯትና ከዛ እም።
ያው ነገ ተቀያሪ እንድንልክሎት ነው። ቅር ያሉት ነገር ካለ ሙሉውን እንቀይርሎታለን።
ሙሉ አስራ አምስቱንም አዎ
እሺ
እስቲ ወይ check አድርገው መልሰው ይደውሉልኛል።
እሺ እሺ እደውላለሁ።
እሺ ይደውሉልን።
እሺ እሺ